Hello ጤና ይስጥልን Best Bet አዎ የሆነ ችግር አለበት። ማታ ሁለት ጊዜ አንድ ሺህ እና ዘጠኝ መቶ ወደ ቴሌብር Best Bet ሲያደርገው እሺ
አልገባም። ወደ Best Bet ኡ ወደ Best Bet ኡ አልገባሉትም ብሩ ነው አዎ አዎ ቴሌብርም ወጣች።
የ Best Bet ቁጥር የደወሉበት ነው እንዴ
አዎ
እሺ መቼ ነው አሉኝ ቀኑ
አ መቼ ነበረ ማታ
ዘጠኝ መቶ እና አንድ ሺህ ነው አይደለ አዎ
እሺ pending ላይ ነው ያለው እሺ አየር ላይ ነው ያለው እሺ እ፣ አሁን ለ Chapa ልክሎታለሁ ትንሽ ጠብቁን እሺ እሺ በእናትህ ላክልኝ አስተካክል።
እሺ እሺ እሺ አመሰግናለሁ።
ችግር የለውም ኧረ
እሺ